ጤና ይስጥልኝ ቤት ቤት ረዴት ነኝ የምንረዳው?
ትላንትና ማለት ነው እሺ
ብሩ withdraw request ውስጥ ገባ።
withdraw request ውስጥ ገባ።
አዎ ከዛ በኋላ እንዴት ወደ ሌላ ቁጥር ሊገባ ይችላል እንዴ? በ voucher እንትን ሲባል እስኪ የቤት ቤት ቁጥርን ንገረኝ እና check ላድርገው። አሁን የደወልክበት ነው?
አዎ ያው ነው ደግሞ
ስንት ብር ነው?
ሁለት መቶ ሀያ ብር
already voucher ኡን ተጠቅመዋል አይደለ?
አዎ ተጠቅሜዋለሁ።
እኮ በቃ